እሺ
ልጅ ቤት
ጤና ይስጥልኝ።
ሰላም
ኤ- agent ኣችሁ ነበር እና ከኮምፒውተር ባለሙያዎቹ ጋር ማውራት ፈልጌ ነበር።
okay እሺ ቴሌግራም ላይ ላክልህ link ኣቸውን ወይስ ቴሌግራም ላይ ስልክም link ም ልካችሁልኝ በስንት ሰዓት ሊያናግሩኝ ስላልቻሉ በስልክ ላወራቸው ብዬ ነው።
okay እሺ የገዛኸኝ ስልክ አለክ
እም የማንም ስልክ የለኝም። በአሁን አንቺ ማገናኘታችን አሁን ለምን ሰው አጥተዋለህ
በስልክ ማውራት እችላለሁ ገዛኝ የተባለውን ሰውዬ።
አዎ ትችላለክ እሺ ስልኩን ላኪልኝ።
እሺ ልንገርክ አሁን እሺ እ፣ ማን ልበል ስምህን ግን ይቅርታ ዮሴፍ ዜሮ ዘጠኝ ቆይ አንድ ጊዜ እሺ ዜሮ ዘጠኝ አርባ ስድስት አርባ ስድስት ስልሳ ስድስት ስልሳ ስድስት ዜሮ አምስት ዜሮ አምስት ሀምሳ ሶስት ሀምሳ ሶስት አሁን ምሳ ላይ ስለሆኑ maybe ወይ ከሰባት ሰዓት በኋላ ደውልላቸው እሺ
okay አሁን አያናገረኝም። እኔ እዚህ installation ኡን እያስተካከልን ነበረ።
እ፣ አይ አላውቅም ደውልለት ለማንኛውም ግን ለምሳ ወጥቷል አሁን ከ office ብዬ ነው እሺ ቀልደውለት እሺ መልካም ቀን ዮሴፍ እሺ